ሌላ ሰላም ጤና ይስጥልን። ቤስት ቤት
ቢሮቹ የት ነው? agent ለመሆን agent ለመሆን ነበረ እና ቢሮአችሁ ቢሮ ለመምጣት ነበረ የት እ የት ነው agent የምትሆነው?
ወደ አርባ ምንጭ
አርባ ምንጭ እም።
አርባ ምንጭ አለ እንዴ? በል
ቅድም ደውዬላችሁ ነበረ ደውላ ሌላ ነበር?
የላችሁም?
እሺ፣ agent ሌላ- አዳማ ሪል ስቴት ጋር ነን።
እም እም አዳማ ሪል ስቴት ባምቢስ ጋር
ጋ- ባምቢስ እም እናት ባንክ head office አለ። በመጀመሪያ መታጠፊያ ስትታጠፍ አ ቀጥ ብለህ ስትሄድ አዳማ ሪል ስቴት ወይም ደግሞ ፕላን ኢትዮጵያ የሚል ታገኛለህ።
በቃ አሪፍ። ግን አርባ ምንጭ shop የላችሁም እንዴ? ሌላ እ፣ ይኖራል
okay፣ ግን እ፣ okay።
እነሱ በ agent ስላልሆነ ነው።
አይደለ?
አዎ።
እሺ፣ እሺ። ስለዚህ በቃ እሺ፣ ና በቃ